ጥናሽን ሳንስና ማከል
እባክሽ ነይ መቤት ላስቸግርሽ።
አቤት
እባክሽ እኔ መቤት ላስቸግርሽ። አንድ ልጅ ነበረችን እና ስቲል ኦንላይን አልተደረገችም።
የምን የዋፊዱ ላይ ነው ወይስ ኤሌማይት ላይ ነው?
ኤሌማይት ላይ እኮ ምንድን ነው የሚለው እናንተ ጋር?
ኦንላይን አልሆነም ነው ሌበር አይዲው እንዳለ ስናስገባው አይቀበልም።
አይ አይቀበልም ሳይሆን rejected ነው ወይስ ምንድን ነው የሚያሳየው?
የለውም reject አይልም የለውም እንደዛ እሺ ማን ነው ስሟ?
እ፣ ሳዕዳ እንድሪስ አቤት ሳዕዳ እንድሪስ ሰአዳ እድሪስ እድሪስ አዎ
እድሪስ ማን?
እን- ሰአዳ እንድሪስ እንድሪስ ማን?
አዎ እ፣ እሺ አንድ ጊዜ ጠብቂኝ የአያት ስም እሺ እሺ። አም፣ ሰአዳ እንድሪስ ይመር
እሺ ፓስፖርት number
ፓስፖርት number ሰማንያ ስድስት
እሺ አርባ አምስት እሺ ዘጠኝ ሀምሳ
ዘጠኝ ሀምሳ
እሺ ሌበር አይዲ
ኡ እሺ አንዴ መልሰው ይደውሉልን ካልያዙ